ጤና ይስጥልኝ። ጠብታ አምቡላንስ።
አዎ ከዚህ ከአራብሳ ነበር ከኖቬራ ከሚባል ክሊኒክ አንድ patient ወደ የአኔት ሕክምና ማዕከል እንድትወስዱልን ነበር የፈለግነው።
urgent ነው ወይንስ?
አዎ ኦክሲጅን ላይ ያሉ እናት ናቸው።
መጠበቅ ይችሉ ይሆን? in case አምቡላንሱ ስራ ስለወጣ ምን ያክል እርግጠኛ አይደለሁኝም፣ ግን መልሼ ደውዬ inform ላረጋችሁ እችላለሁ።
እኮ መልሰሽ ደውለሽ inform አድርጌንሽ ምልሽ መልካም ተቀብላችኋል። communicate አድርጋችኋል እናንተ አዎ communicate አድርገን ያው አምቡላንስ አጋጣሚ ማታ ላይ ከእነሱ ተቋም መውጣት ስላልቻለ ነው። ለዛ ነው።
መልካም እሺ፣ እደውልለታለሁ መልሼ።
እሺ እሺ።